ሄሎ ጤና ይስጥልኝ።
አሁን እኮ ቴሌቪዥን እፈልጋለሁ።
ቴሌቪዥን መመዝገብ ፈልገው ነው?
አዎ፣ እሺ፣ ወደ ኮከብ 985 መሰላል ላይ ደውለው አንድ ቁጥር በመጫን ይመዘገባሉ።
እሺ። ኮከብ 985
ዘጠኝ ሰማንያ አምስት አየ።
አዎ፣ ከዛ መሰላል አድርገው ይደውሉ።
እሺ፣ እሺ፣ እሺ ስትል ከዛ አንድ ቁጥር ላይ መመዝገብ የሚል አለ፣ ይመዘገባሉ።
እሺ፣
እሺ ከዛ በየቀኑ ሁለት ብር ወይም ደግሞ በሳምንታዊ አስር ብር ይቆርጥቦታል። በየቀኑ ሁለት ሁለት ቲኬት ይኖሮታል። እሱን ተጠቅመው ድሎትን ይሞክሩ።
አየ፣ በቃ አየ።
እሺ መልካም ቀን፣ መልካም እድል።
እሺ ውድ